hello ሰላም ጤና ይስጥልኝ ቤስት ቤት
እንዴት ነሽ? እማ እግዚአብሔር ይመስገን ሰላም ነው።
አማኒ ነኝ ናዝሬት እሺ አማን እንዴት ነህ?
አለሁልሽ። ለጄሪ ስጭልኝ፣ ነው ምን አልከኝ?
ለጄ ስጭልኝ። ጄሪ ላዋራት።
እሺ ጄ አማን አዳም አማን አዳማ አገናኝ። እሺ እሺ አንዴ አማን እደውልልሃለሁ እያለች ነው። እሺ እ እሺ ጄ አስቸኳይ ነው እንዳትረሽኝ በያት። እሺ እሺ ጄ አ- አ- አስቸኳይ ነው እንዳረ እሺ እሺ ብለሃለች።
እሺ